ሄሎ ህጹቢና ወዩዴ ከ- የመጀመሪያው ይኸውልሽ ከለርም ሳይዝም ሞር ኦፕሽን ደግሞ የሚል አለ ሳይዝ
ኦኬ ሶስቱም ምረጪና ላኪ ብያታለሁ። ላይገባት ይችላል ብዬ ነው የደወልኩልሽ።
ማ ግን ከኛ ጋር ሄዳለች።
ሄደች አ በቃ እየመረጥኩ ስልኳ የላችሁም?
እላችኋለሁ አለች።
በቃ ወይ ደውልላታለሁ። ችግር የለኝም፣ ችግር የለውም።
አ ደውልላታለሁ።
ስልኳ አለ ወይስ አለ? ይታያል ስልኳ?
አለ እዚህ ጋር አለ፣ ይታያል። አዎ፣ እደውልላታለሁ። እሺ፣ እሺ፣ ቻው።